ሰላም ሰላም በስድስት ቲቪ ሀሌ ሀሌሉያ ሀሌ ሀሌሉያ ሀሌሉያ ሀሌሉያ ትቤሎ ብእሲት መበለት ለብፁዕ ወለቅዱስ ጊዮርጊስ ሰና የገድለ ተጋደልከ አምደ ቤት የዛብዘልከ ሰላም ለከ ጊዮርጊስ